ጤና ይስጥልኝ ኢትዮጵያ በራ መረጃ ማዕከል በኩል ልደው
እንትን ቪዛ አልደረሰም እንዲ በዛሬ ብሎ ነበር
ማንም የሚል ነበር።
ኃይለ ኢየሱስ
አንድ ደቂቃ ሌሎች እሺ።
ኃይለ ኢየሱስ አዎ፣ ዛሬ ነው የሚለወጠው። እስካሁን አልወጣም፣ እ እስካሁን አልወጣም። ሲወጣ እዛው ቴሌግራም ላይ እንልክልዎታለን።
እሺ ሌላ ደግሞ ምትኩ የሚል ትላንትና ልከንል ነበረ አዎ፣ ቪዛ apply ላድርግና አለ።
apply የተደረጉት ናቸው እየወጡ የነበረው። ቅድም ደውለውልን እሳቸውን አውርተናቸዋል። ከሰኞ በኋላ ነው ያው ስንት በስንት ጊዜ እንደሚወጣ የሚታወቀው።